ሄሎ ሄሎ፣ ጤና ይስጥልን።
እግዚአብሔር ይመስገን
ቤተሰብ ጆን ፎቶ ቤት ነው።
ነው።
እሺ፣ እኔ ከዊፕላስ solution company ነበር የደወልኩት።
እሺ፣ company ያችን አንድ app develop አድርጓል እና እሱ እስከ ሀምሳ በላይ service ኦች አሉ። ከ service ኦቹ አንዱ ደግሞ የፎቶ ቤት service ነው እና እሱ ላይ እንድትመዘገቡ ነበረ። በነፃ ነው። ስትመዘገቡ ስልክ ቁጥራችሁ፣ አድራሻችሁ እኛ app ላይ ይኖራል። ማንኛውም ተጠቃሚ የፎቶ ቤት service የሚፈልግ ሰው እናንተን በቀላሉ ያገኛችኋል ማለት ነው።
እሺ፣
እና ከእናንተ የሚጠበቀው አሁን በምልክላችሁ link app ኡን አውርዳችሁ register ማድረግ ነው።
እ እ
አሁን በምልክላችሁ link እሺ፣ app ኡን አውርዳችሁ register ማድረግ ነው።
እሺ፣ ላኪልኝ። እስኪ እሱ ላይ ሌሎች information ኦች አገኛለሁ።
አዎ ታገኛለህ።
እሺ፣ እሺ፣ እሺ። እና register ስታደርግ ያልገባክ ነገር ካለ በዚህ እጠይቅሻለሁ።
ስልክ ደውለህ ከ- አመሰግናለሁ። መልካም ቀን።
እሺ፣ እናመሰግናለን።